ሄሎ ሰላም ነው አዲሱ፣ እንዴት ነው?
ሰላም ነው፣ እግዚአብሔር ይመስገን። እ፣ ወደ vehicle manufacturing ላይ በ accounting አመልክተ ነበር።
ወዴት?
ወደ vehicle manufacturing PLC ላይ በ accounting አመልክተ ነበር አይደል?
አዎ አዎ።
ስለዚህ ነገ ፈተና አላችሁ። እሺ፣
እ፣ የቱ ጋር ነበረ እንትኑ እ፣ ሰንተ ቢሮዎቹ?
ቢሮአችን እ፣ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት ለቡ ማብራት።
ከአርሴማ ቤተክርስቲያን ፊት ለፊት እሺ እሺ አባት፣ እሺ ነገ እ፣ ሁለት ሰዓት ላይ
ነገ ሁለት ሰዓት ላይ ነገ አይደለም፣ ስንት ነገ ሰዓት?
ከሰዓት ከስምንት ሰዓት እስከ ዘጠኝ ሰዓት እሺ እሺ አባት፣ እሺ በ- በጊዜ ተገኝ። እሺ እሺ እሺ አባት፣ በልሽ። እሺ እሺ